ሌላ እንደ ቅድሙ ሙይበት። እሺ እሺ እየሞላሁ ነው።
የአራቱን እሺ
ሞልቻለሁ።
OK አንዴ ጠብቂ። እሺ lock አድርጎት መሰለኝ።
ስለምን ተባባለ ነው ዝለል ዝለል የምትጮት ነው
password ኡ ትክክል አይደለም።
እያለኩ አ እስኪ አስተካኪው እና እንትን በይው። የአራትም ማለት ነው መጀመሪያ የሞላሽው እሺ እሺ እሺ አሁን ይኸው
እሺ አሁን ሰርቷል። ያው password ኡን save አድርጌዋል እንደቀደሙ ማለት ነው የምትከፍቺ እና በሌላ browser መክፈት ከፈለግሽ ቀላል እችኛዋን username እቺ username save copy አድርገሽ እዚህኛው ላይ እንትን ማለት ነው ወይ ይሄ ሎጋውት እንበለውና ስሙ ትክክል ነው። ይሄኛው ስሙ አ
በቃ password ኡን ብቻ የቀድሙን password ትሞያለሽ ማለት ነው። ድጋሚ የሚበት አሁን ልምላለን አ አ
እሺ ሞላሁት።
በቃ ይኸው ይሄም save ተደርጓል ማለት ነው። በዛኛውም Chrome እንደዚሁ ማድረግ ትችላለሽ፣ ተመሳሳይ ማለት ነው።
እሺ ያው እምቢ ካለ ደውልልህ ካልኝ እሺ እሺ እሺ thank you